ጤና ይስጥልኝ ኢቲኤስ የበረራ መረጃ ማቀረብ ምን እርዳዎት?
ሀሎ ሰላም፣ እንዴት አደራችሁ? ጥቤ ሰላም ነው እንዴት አደርሽ ሰዓዲ?
አለሁ። እንዴት ነህ?
አለን እግዚአብሔር ይመስገን።
አለ እናት መጣ።
አዎ አለ።
በቃ እሺ፣ እንትን ይበል አንዳንድ ስልኮችን እሱ ያንሳ። እሺ በደብ እሺ አንዳንድ እሺ፣ እሺ አንተም አንሳ። ግን ያው አንዳንድ ከባድ ከባድ ጥያቄዎች እንዳይጠይቁ ይጠይቁ ከሆነ ቤት አድርገህ ምናምን ትበለው እሺ እንዳይጋብሽ። በቃ ቻው።
ቻው።
እሺ፣ ባይ